ጤና ይስጥልኝ ቻፓ።
hello
hello፣ ጤና hello ይስጥልኝ።
ከቴሌ ብር በቻፓ ወጪ አድርጌ ነበርና አልገባም። ሁለት መቶ ብር
ወደ ምንድን ነው ወጪ
አ
ወደ ምንድን ነው ወጪ ያደረጉት?
ወደ በዚህ ስልክ አይደለም
ወደ በ- ቴሌ ብር ነው ወይስ አይደለም ከ ወደ Champion Bet
እ?
champi- champion bet
ወደ Champions Bet ምን ገቢ ያደረጉ ነው?
አ- አ- አዎ አልገባም። ከቴሌ ብር ተቀንሰዋል። እዚህ ስልክ ግን አይደለም። ስልኩ ልንገርሽ
አይደለም። በስልክ ቁጥር ልስጦትና transaction message ኡን የቴሌውን message መላክ አዎ።
አለቦት።
እሺ ስልክ እሺ ለሊያዝ እሺ እሺ ዜሮ ስልሳ
ዜሮ ዘጠኝ
ስልሳ
ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ቴሌግራም በዚህ ቁጥር ይላኩልን።
እሺ
እሺ፣ መልካም እሺ።
እሺ